ሄሎ
ሄሎ ጤና ይስጥልኝ።
አብሬ ስነ ስራው ነው።
እግዚአብሔር ይመስገን። ምን ልታዘዝ?
አ ስልክ መስራት እምቢ ብሎኝ ነበረ።
እ
ስልክ መስራት እምቢ ብሎኝ ነበረ።
እስቲ ዘጠኝ ዘጠና አራት ይደውሉላቸው።
ዘጠኝ ዘጠና አራት አዎ
እም፣ እሺ። አገልግሎቱ ግን ብዙም አይሰጥም እሱ።
እስቲ ሞክርላቸው በየቆየ
እሺ እሺ